ሄሎ ሄሎ፣ ጤና ይስጥልን። ቶፕ ብራንድስ
አዎ፣
ሰላም ነው?
እሺ፣ ሰላም ነው።
ከዊ ፕላስ solution ነበር የምደውለው።
ዊ ፕላስ አዎ
Okay፣ okay። አዎ፣ እም፣ የተመዘገቡ አካውንቶችን active እያደረግን ነበር እና
እሺ፣ አንዳንድ system ላይ የሚሞሉ ጥያቄዎችን መጠየቅ እችላለሁ?
እሺ።
የድርጅቱ ስም ልክ ነኝ አይደል? ቶፕ ብራንድስ።
አዎ፣ ልክ ነሽ።
እሺ፣ የት አካባቢ ነው?
ቦሌ ኤድና ሞል አለምነሽ ፕላዛ።
እም፣ እሺ፣ ቦሌ አለምነሽ። Contact person ማን ነው?
Contact person በእኔ ነው፣ በዚህ ስልክ እሺ፣ ማን ነው ስም?
ማቲያስ እሺ፣ ማቲያስ ማ አዲሱ አዲስ እ እ አዲሱ ማቲያስ እሺ፣ አዲሱ አዲሱ። እሺ፣ ስልክ ቁጥር በዚሁ ነው።
በዚዋ ዜሮ ዘጠኝ አርባ ሁለት ሀምሳ ዘጠኝ ዜሮ ዜሮ ዜሮ አንድ ዜሮ ሁለት እሺ። የስራ ቀን
ከሰኞ እስከ ቅዳሜ ከማታ ሁለት ሰዓት።
ሰኞ እስከ ቅዳሜ።
አዎ፣ እሺ እ የስራ ሰዓት
ያው እኮ ነገርኩሽ፣ ከሰዓት ሁለት ሰዓት እስከ ማታ ሁለት ሰዓት።
ከማታ እሺ። ሎጎ አለ አለ እንዴ ድርጅት?
አላ እሺ እ ንግድ ፍቃድ TIN number ወይም መታወቂያ ማግኘት እችላለሁ?
መታወቂያ ልላክልሽ?
እሺ ቴሌግራም ላይ መልእክት አስቀምጥልሃለሁ፣ reply አድርግልኝ።
እሺ፣ መታወቂያ ልካልሻል።
እሺ አመሰግናለሁ። በዚህ ቁጥር አለ ቴሌግራም።
አላ እሺ እሺ እሺ፣ እሺ።
Thank you። እሺ መልካም ጊዜ